ራያውን መረጠች። ረደኝ
ሄሎ
ሄሎ
ሄሎ፣ ዋሴ ደህና አደርክ?
እግዚአብሔር ይመስገን። ዛሬ እንዴት ነሽ?
አለሁ ሰላም ነው።
እግዚአብሔር ትመጣለህ እንዴ ዛሬ?
እ፣ እርግጠኛ አይደለሁኝም። እስቲ ቤት እየሰራሁኝ ነው። ከዛ ደግሞ እሺ እ፣ ከከሰዓት አይሆንም
እሺ። meeting አለ ዛሬ
ከማታ
ከምስጋና ጋር።
ይህ ፕ- የ production ነው።
አዎ production ነው አይደል? ምስጋና አዎ
እሺ እ፣ አየውና ቆይ ተስፋ አንድ ላይ ያደርገዋል። ስራው እዚህ የጀመርኩት ስራ ካለቀልኝ ቶሎ ወይ እንትን ካል አለው ካልሆነ ተስፋ አንድ ላይ ያደርገው አደርጋለሁ።
እሺ። አንዳንድ ጥያቄዎች አሉኝ ትመቻላል ለመመለስ?
እሺ yeah ይመቸኛል።
እሺ። የ print ቤት እ፣ ወ- የወሰንከው የዮንሱ እዚህ ነው እ፣ ትናንትና ሽ- ያስ- ያሰቡት
እም፣ ቢያሰቡኝ ትናንት እዚህ ጠይቀው ነበር መሰለኝ
ነው እሱ ለሌላ ነው። እሱኛው ሌላ ነው ለሌላ ነው።
ለ- ለሌላ ነው። ይሄኛው እሷ ያኩላት ነው። አሁን ራሱ እሷ ጋር ፋይሎችን አሪፍ።
እየላኩላት ነው ያለሁት።
እሺ ልክላትና ስጨርስ ስልኳን ልክልሻለሁ። ከዛ በኋላ ኦኬ።
ደውለሽላት ልከ- ከዋሳ ካምፓኒ ነው ደውልልሽ ብለሽ አስተዋወቂያትና ራስሽን ልከንልሽ እሺ ነበር ቴሌግራም ላይ ፋይሎችን ብለሽ ታወረታለሽ። ትራይ ታውታለሽ አይ ነግርሽ የሮል አፕ
እንደ ሄኖክ ደውሎ ነበርና የባንዲራ እ፣ የባንዲራውን size ንገሩኝና እ፣ frame አድርጌ አስተካክዬ ድጋሚ ልላክላችሁ ትናንትና ነበር ያልኳችሁ አልመለሳችሁልኝም ማለት ነው። ለዛ ነበረ አዎ ስልኳን የፈለኩት።
ስትል- ስት- አሁን ከላኩላት በኋላ ስትደውይላት አዎ አብረሽ በዛ ታወራታለሽ ስለ ባንዲራው።
እሺ። እ፣ ሁለተኛው ደግሞ giveaway ብለን ያዘጋጀ ያዘጋጀሁትን እንትን አይተኸዋላ ባለፈው የላኩልህ
እ፣ ቆይ እንትን- እንትኑን እችን ልጨርስ እና እሷን መልሼ ልደውልሽ። ለእሷ አንዴ እሺ ልላክና እዛ እሺ እደውልልሻለሁ።
እሺ እሺ እሺ ቻው።